ሄሎ ሰላም ጤና ይስጥልኝ። ቤት ቤት ከዳር ነው ዊዝድሮ ነበረ የተጣጥባት በይስ ሄሎ
ዊዝድሮ ነበረ በትናንት ትናንት ነው የሞላሁት።
ኦኬ የቤት ላይ ቁጥር የደወልክበት ነው እም፣
ኮንፊርሜሽን የሚፈልግ ነው።
አልገባኝም።
ኮንፊርሜሽን ፈልገን የደወልከው ወይስ አዎ ፕሮሰስ?
ዊዝድሮ ነበር የትናንቱ ማታ አልኩሽ እኮ አልሰማሽኝ እንዴ?
እሺ እሺ ስንት ብር ነው?
ስምንት አራት ሶስት ምናምን
ስምንት ሶስት አራት አይደለ?
እም፣
እሺ ወደ ተመ- ነብዩ ነው አዎ ወደ ተመሳሳይ ቴሌብር ቁጥር
ሌሎች ችግር አስራ አንድ ሀያ ሰባት እሺ አንዴ ጠብቀኝ account ኡን check ላድርግና confirm ይደረግልሃል። እሺ
መዝጋት አልችልም ስልኩንማ።
ይቻላል ይቻላል እ፣ ስላረጋገጥክልኝ ችግር የለውም። እሺ ከትንሽ ደቂቃዎች